እንዳንቺ ዝምታ እንደ ሊቀን መበር ፍቅር ታጋስ ባይሆን ምን ይውጠኝ ነበር ከአብሮነቴና ብቻነቱ የቱን ይመርጣል ልብሽቱ ይቻለምማ ለኔ አይነቱ ያለ ፍቅር ከንቱ እቱ ተሻለሸቱ እቱ ተሻለሸቱ ያንቺን አላቅም የኔ ጎዳኝ ብቸኝነቱ እቱ